አሊ ባባ
ሰላም ነሽ?
ያስጥልን።
የሆነ መኪና እያስተዋወቅሽ ነበረ። D4D pickup hard body
ሁለት ሺህ ስንት ሞዴል
አየር መንገዱ
እኮ ሁለት ሺህ አንድ።
ሁለት- ሁለት ሺህ አንዱ እ
አዎ አለኝ።
ንጹህ ነች።
አዎ ንጹህ ነው አባት።
የት ነው የምትታየው?
መ- ፓስተር branch ኣችን
ፓስተር አዎ አደባባይ እናንተ ስለሆነ።
ጋር ነች።
አዎ
እህ። ማ manual ናት? option ናት። ያት እስቲ እናንተ ጋር ከሆነች መስታወት ማውጫዋ
ም- ምንድን ናት?
manual ነው። option ነው ይሄ መስታወት ማውጫው ማለት ነው። ማውጫ ማውረጃው ማለት ነው መስታወት።
እኮ ምን ምንድን ምንድን ነው የፈለጉት እርስዎ?
እኔማ option ኑን ነዋ manual ኡን ሳይሆን option በዚህ በኤሌክትሪክ እንትን የሚባለው ማለት ነው
እኮ መኪናው እኮ manual ነው።
እ አይደለም ማኑዋል ይኸውልሽ፣ እሱ- manual ቢሆንም ማለት ነው። እነዚህ መስታወት ማውጫቸው መስታወት አሁን አለ አይደል ይሄ ከፍና ዝቁ ኤሌክትሪክ ዋ- የሚሰራ- አዎ
እሺ፣ እ?
ቆይ፣ ይጠ- እሺ ይጠብቁኝ አንዴ መስመር ላይ
እሺ። option አሁን አያውቁም አንተ ኤሌክትሪክ structure
መስመር ላይ ነው።
አዎ አዎ።
አዎ በኤሌክትሪክ
እሺ ዋጋውስ
ሁለት ነጥብ አራት ሁለት ነጥብ አራት ይደራደራል
አይ ድርድር ይኖረናል።
ስም ይዞራል አይደል
ምናምን ስም ይዞራል አይደል
አዎ
በጣም ጥሩ እመጣለሁ እሺ